መርሲ ማለት ነው። በኩል ልርዳው
የነሱ አብረሽ ተሰላም ትናንት ጠይቄ ነበር ከእንትን ጋር በቴሌ ብር ገንዘብ አስገብቼ ወደ አበሻ ለማስገባት አይሰራም።
እሺ ዛሬ ሞክረውታል።
አዎ ይስተካከላል ተብዬ ነበር። ከትናንት ወዲያ ጀምሮ እጠይቃለሁ። ይስተካከላል ይስተካከላል እያሉኝ ነው ስደውል።
አዎ system ኡን update እያደረጉት ነው ያሉት ባለሙያው
እና ይቆያል ወይስ
ያ በዚህ ሰዓት ማለት አንችልም። ደንበኞቹ እም፣ ባለሙያችን ባሳወቁ ሰዓት ነው ምላሽ የምንሰጡት።
ኧረ እየተስተጓጎሉ ነው። ገንዘብ ማንቀሳቀስ አልችልም እኮ
እስኪ እሺ ቅሬታዎትን ተቀብለን እናሳውቃቸውና እንዴት የሚሰጡን ምላሽ እንነግሮታለን።
ኧረ እሺ፣ እሺ አደራ እሺ መልካም ምሽት ይሁንልዎት።